በቁም ልርዳዎት?
ብር ለማስተላለፍ ሳስተላልፎ አየር ላይ ቀረ
የት
እ የት ነው ያስተላለፉት?
ምን አልሽኝ?
ከየት ነው ያስተላለፉት? አይሰማም።
አዎ ከሁሉ ስፖርት ነው። ከሁሉ ስፖርት ወደ ቴሌ ብር ለማስተላለፍ loading ያደረግ ነበርና ጠፋ።
ተቆርጦበታል።
አይ ጠፍቷል። አዎ ሁሉም
እሺ ከቴሌ ብር የሁሉ ስፖርት ላይ ግቡና transaction history የሚል አለ።
አዎ የለም፣ ነፃ ነው፣ እሱን ይላኩልኝ።
ነፃ ነው፣ ነፃ ነው። የለም ምኑ
transaction የሚለው ነፃ ነው ያለው።
እንዴት ነፃ ማለት ምንም የለውም፣ history የለውም።
week ላይ ይግቡ ከላይ
እሺ ከዛ ዊክ ላይ ከዛ?
ይግቡና ያገኙታል። እሱን screenshot አድርገው ቴሌግራም ላይ ላኩልን።
ወዴት?
ዜሮ ዘጠኝ ሰባ ስምንት እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አንድ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት
አስራ ስድስት ነው
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት እሺ